ጤና ይስጥልኝ ቤዛ ከበደ እባላለሁ ከኢቴሌብር ትውልድ አክሱም ምን ልርዳዎት አይ ተደውሎ ነበር ወይ ብዬ ነው በሀያ አራት ሰዓት ውስጥ መልስ እሰጥሻለን ብላችሁ ስለነበር እኮ ደውለውልሻል አላናገሩም እኔ እንጃ አሁን ስልክ አይቼ ነው የመስመር ስልክ መጨረሻ ስልሳ ሁለት አዎ ተደውሎ ተደውሎለታል ማለት ነው ስልሳ ሁለት የእናንተ ነው
በስልክ ነው በእንትን ስልክ ነው የሚደውልልዎት መስመር አዎ አዎ በዛ ነው የሚደውልልዎት ተደውሎ እኮ ስልሳ ሁለት የእናንተ ነው መጨረሻው?
የተደወለበትን ቁጥር ንገሪኝ
እ እ የተደወለበትን ስልክ ቁጥር ንገሪኝ እ ዜሮ አንድ አንድ ብሎ መጨረሻው ስልሳ ሁለት ዜሮ አንድ አንድ ሺህ መጨረሻ ስልሳ ሁለት እስኪ ሙሉውን ነው ንገሪኝ ሙሉውን ንገሪኝ ሙሉ ቆይ ላውጣው አዎ
ዜሮ አንድ አንድ ሶስት ዜሮ አንድ አንድ ሶስት ሀምሳ ሰባት ሀምሳ ሰባት ሀምሳ ሰባት ስልሳ ሁለት ሀምሳ ሰባት ስልሳ ሁለት አዎ
እጅ ቁጥር ነው እስኪ በስነ ስርዓት ንገሪኝ የእኔ መቤት በስነ ስርዓት ንገሪኝ ዜሮ አንድ አንድ ዜሮ አንድ አንድ ዜሮ አንድ አንድ ከዛ አስራ አንድ እሺ ሰላሳ አምስት ሰባት ስልሳ ሁለት ሰባት ስልሳ ሁለት በዚህ ስልክ ቁጥር ነው የተደወለልዎት አዎ እሺ እሺ
ከእናንተ ነው
ይሄ ቁጥር የት ቁጥር
እ